ከሚኒስትር መረጃዎች
እሺ በፊት ሲለው በፊት ባህር ዳር ነው።
hello እባክዎ ሰማዎታል?
hello hello ሰላም ነው፣ እንዴት ነሽ?
እግዚአብሔር ይመስገን። ምን ልርዳዎት?
ትናንት እንትን ልኬ ነበርና
ትላንት ትናንትና እሺ ምን ሰጥቼሽ ምናምን ምናምን በቃ ስልኬ እንዳጋጣሚ ተሰበረ። ሳልቆርጥ ቀረሁኝ ትኬት አልፎኛል መሰለኝ እና አሁን check እንድታደርግልኝ ፈልጌ ነበር። አሁን ልቆርጥ እሺ ከየት ወዴት ነው?
ከአዲስ አበባ ወደ ደሴ
ለመቼ ነው ከአዲስ አበባ ወደ ደሴ?
ለነገ።
እሺ check ላድርግሎት።
እሺ ነገ እስከ ስንት ሰዓት መሰለሽ? ከሰዓት አካባቢ ባለው እንትኖች ቢሆን ደስ ይለኛል። ከሰዓት ስንት ስንት ሰዓት አለ?
እሺ አንዴ ሊሉት እና ልንቀሩት እሺ ነገ አርብ ከቀኑ ዘጠኝ ሰዓት እና ዘጠኝ ሰዓት ተኩል አለ። የትኛው ነው የሚፈልጉት?
እሺ ዘጠኝ ሰዓት ዘጠኝ ተኩል ላይ ያለ
አለ
እሺ፣ ስንት ነው?
አራት ሺ አራት መቶ ስምንት ብር
እሺ
ለያዝሎት።
አዎ ከሱ እንትን የሚላለ እንዴ በቃ ሁለት ላይ ነው ያለው።
ሁለት flight ነው ነገር ላይ ያለው ከሰዓት አዎ
ቅዳሜ ጠዋት ቅዳሜ መች ሂጅ ያድሬ አዲስ አበባ ሂጅ ያድሬ ቅዳሜ ጠዋት አለ እንዴ?
ከጠዋቱ አንድ ሰዓት ጀምሮ አለን ቅዳሜ።
ምን ሰዓት ጊዜ አለኝ ቅዳሜ ጠዋት አድርጊልኝ በቃ
እሺ ቅዳሜ አንድ ሰዓት፣ ሁለት ሰዓት፣ አራት ሰዓት ከአርባ ስንት ሰዓት?
ቅዳሜ ሁለት ሰዓት
ቅዳሜ ሁለት ሰዓት ከአዲስ አበባ ደሴ ኮምቦልቻ ከነገ ወዲያ ማለት ነው።
አዎ
ዋጋው ተመሳሳይ ነው፣ አራት ሺ አራት መቶ ስምንት ብር።
እሺ
እሺ ያስኩሎት ነው።
እሺ
የመንገደኛ ስም
ፉአድ
ፉአድ መላኩ
መላኩ ይመር
ይመር አዎ ይመር
Y I M E R ነው።
Y I M E R የማሪቱን ዘፈን ክፈች። ኧረ
እሺ ስለዚህ Telegram account አለው አይደል? ይህ ስልክ አዎ እዛ ላይ ልክሎታል የመክፈያ amount ኡን እና አማራጮቹን።
እሺ እሺ ከፍለው መልሰው screenshot ኡን እዛ ላይ ላኩልን።
እሺ እሺ ሌላ ምረዳውት አለ?
ሌላ ምንም ነገር አንቺ ሰላም ሁኚልኝ፣ እሺ እናመሰግናለን። መልካም ቀን።
ለአንቺም ይሁንልሽ፣ ተባረኪ።
እሺ